ሰላም ጤና ይስጥልኝ።
ሞክሬለት እንግዲህ ከቀረ ቀረ። ያው እያስቸገረ ስለሆነ የኔ ያውቁታል።
ሄሎ
ሄሎ ተነስ።
ሰላም ጤና ይስጥልኝ። ሚስት ቤት
ኬሮን ላይ ዋን ሞር ቢት እያለን ተደጋጋሚ ምን አልከኝ?
ኬሮን ላይ ስንቆርጥ ዋን ሞር ቢት እያለን ተደጋጋሚ አላደርግም እያለ ነው።
አያወጣም። ኮፒ እያደረግን ነው እያወጣ ነው ያለ ነው።
እም፣ እም። እሺ አሳውቀናል። ትንሽ ጠብቁን። እሺ የት ነው ግን ያንተ? ሱቅ?
እሺ ጌታሁን ባህር ዳር እሺ እሺ እሺ በቃ ትንሽ ጠብቁን። እሺ